Hello ሰላም ጤና ይስጥልኝ። ከ Best Bet ሰላም ነበረ ይስጥልኝ።
የምደውልልህ።
እሺ WhatsApp ላይ እያወራን ነበረ
እ
እና አንድ ሺህ ብር ሶስቴ እንደላክ ሁለት ጊዜ እንደላክና እንዳልገባልህ ነው አንዱ እየነገርከኝ የነበረው አይደለ? ጥያቄ እንደዛ ነው አዎ።
መሰለኝ።
አዎ ሁለት ጊዜ ገብቷል። እ አንድ ጊዜ አልገባም።
የለ በአንድ ማለት ነው። በአንድ ማለት ዛሬ ነው አይደለ?
እ ትናንትና ነው ዛሬ አንድ ነው፣ February አንድ ነው ዛሬ እ ቀኑ አንድ ነው።
ዛሬ አንድ ነው። ሁለት አንድ ሺህ ብር ከሌሊት ጀምሮ ምናልባት ሌሊት ስለሆነ የላከው እንደ ዘ- እንደ አዎ።
ዛሬ ነው የሚቆጠረው። ሁለቱም Okay።
ሁለቱም አንድ ሺህ ብሮች ሶስቴ ነው የሞከርከው ከትላንት ጀምሮ ስቆጥረው ማለት ነው። ከሰላሳ አንድ አዎ እና ከአንድ ያለ ውዝረዋል አንድ ሺህ ብር አዎ ሶስቴ ነው።
አዎ ሶስቱም እንዳለ ሁሉም ገብቶልሃል። እሺ
እንጃ። እሺ በቃ account ን check አድርገው የቴሌብር እሺ ቁጥርን እሺ ገ- እሺ።
እንደገባለ ነው እዚህ system ላይ ያሳየኛለሁ። እሱን ግልጽ ቢ- ለማድረግ ቢች ስፖርት ነው እ ምን አልከኝ?
ቢች ስፖርት ነው የደወልሽልኝ?
አዎ Best Bet Best Bet Best እሺ እሺ እሺ እናመሰግናለን። እሺ መልካም ቀን።
Best Sport